ሰላም ሰላም፣ ጤና ይስጥልኝ። ቤስት ቤት ከዳር ነኝ። እባክዎን ልርዳው?
አይ ወደ ቤስት ቤት account deposit ብር አድርጌ እዛም አልገባም ከዛም ወጣው ቀር
እሺ አዎ፣ ከ deposit message ኡን ቴሌግራም ላይ ላኩልንና ይጠብቁን። እሺ ከዚህ የ system failure ስላጋጠማቸው ነው ቻፓዎች እያስተካከሉ እየላኩልን ነው። እሺ እያስገቡ ስለሆነ ተራ በተራ ስለሆነ የሚያስገቡት ቴሌግራም ላይ ላኩልንና እኛ እናሳውቅላችኋለን። ይገባላችኋል። እሺ በትዕግስት ጠብቁን።
አይ ምን ላብላኩ ቴሌግራም ላይ
የ CBE ከ CBE የደረሰው text message አለ አይደለ? የጽሁፍ መልእክት ከአካውንቱ ተቆራጭ እንዳደረገ የሚያሳይ text message አለ አይደል? እሱን ይላኩልን። ከዛ ደግሞ የ CBE ስልክ ቁጥሮን አንድ ላይ ከቤስት ቤት ቁጥሮ ጋር አንድ ላይ ይላኩልን እና እኛ ለቻፓ እናሳውቅሎታለን። ከዛ በኋላ አንድ ባንድ እያስገቡ ነው። ስለዚህ ይገባሉታል። እሺ እናመሰግናለን።
እኛም እናመሰግናለን ስለደወሉ። መልካም ምሽት ይሁንልን።